ጋዝላሽ ነገር እንትን ስልክ ሰጥቶኝ ሁሉ ስፖርት ላይ እና ቻት አውርቼ ነበር እና እሺ እስኪስተካከል ምናምን ብላኝ አልመለሰችም። እና ምንድን ነው የሚስተካከለው? ና ብር ያልገባልኝ ብር አለ እኮ እሱ እስኪመለስለት ይጠብቁ። ሲስተካከል እዛው ላይ ታሳውቁታለች።
አ፣ ብሩ እስኪመለስ ነው።
አዎ
እንደዛ ግልጽ አላደረጉኝ። ስጽፍ ዝም ብሎ ሲጠፉብኝ ወደዚህ ደወልኩኝ።
እሺ ይጠብቁ፣ እዛው ላይ ያሳውቁታል።
እሺ እሺ